ሄሎ ሄሎ ሰላም ይልን ሄሎ የሆነ ሰላም።
ከችብችብ ነበር የምንደውልዎት።
እሺ
ቀጠሮ የሚመጣው በጣም መጣሉት ነበር ነው መቀበል ይችላሉ።
እ? ይቆራረጣል።
ነገ መቀበል ይችላሉ። ነገ እንላለዎት ምን
እ? ሶፍት አዘው ነበር።
አዎ አዎ አዎ ነገ ነገ አዎ አዲስ ሌላ ያዘዝኩት ስላለ አብራችሁ ላኩልኝ።
ትራኮን ነው የሚመጣው አይደል?
አዎ ትራኩን አዎ ይመጣልዎታል። እሺ መልካም ቀን።
እሺ እሺ ለምን